ጥናስን ክሮም deposit እምቢ ብሎ ነበር።
ይስተካከላል። ጠብቁ
መቼ ይሳካል? እ ይስተካከላል። ጠብቁ
ለነገ ጨዋታ ይደርሳል።
ካልደረሰ ነገ ይደውሉ። ጠዋት
ሌላ አማራጭ ካለ ትነግረኛለሽ?
እሺ ዜሮ ዘጠኝ ሰላሳ ሁለት ያዙና በዚህ ስልክ deposit አድርጉ።
ያዝኩት ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
ሰላሳ ሁለት ሰላሳ አምስት
አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት ስልሳ ስድስት አዎ
እሺ እንዴት ነው የማደርገው?
በዚህ account deposit ያደርጉና deposit ያደረጉበትን ደግሞ የደረሰኙን ቴሌግራማችንን ይላኩልን። የቴሌግራማችንን ቁጥር ያውቁታል?
አላወኩም።
ዜሮ ዘጠኝ ሰባ ስምንት ያዙ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ሰላሳ ዜሮ ስድስት ዜሮ ስድስት አዎ
screenshot ኡን በዚህ አዎ በሱ ነው የሚልኩት። ፍትህ አምላክ ማርዬ ነው ስሙ።
እ?
ፍትህ አምላክ ማርዬ።
ፍትህ አምላክ አዎ
እሺ thank you